hello hello hello፣ ጤና ይስጥልህ።
ጤና ይስጥልን።
ከሁዳ bike manufacturing ነበር የምደውልልሽ። መክሊት ነሻ?
አዎ መስፍን ነኝ።
እ፣ ስልክሽን ከአዲስ ዩኒቨርሲቲ ወስደን ነው እሺ።
በ junior accountant ላይ ክፍት ቦታ ስላለን ነገ ጠዋት ሁለት ሰዓት ላይ እም፣ የጽሁፍ ፈተና አለሽ ለቡ መብራት ኃይል አርሴማ ፊት ለፊት
ለቡ መብራት ኃይል።
አ okay እሺ።
ትችላለሽ እም፣ ትመጪያለሽ?
ነበረ እሺ። ስሙ ስሙ ምን ነበር?
ሁዳ bicycle manufacturing
okay እሺ።
ትመጪያለሽ?
እ፣ ይመስለኛል። አዎ
እርግጠኛ አይደለሽ?
አዎ፣ እርግጠኛ አይደለሁም።
እሺ፣
እሺ
መልካም ቀን።
አመሰግናለሁ።